ጤና ይስጥልኝ አሪፍ
hello ስጥልኝ
አብሮ ይስጥልን ደንበኛችን
አዎ እንትን በስፖርት ማለት ነው በአሪፍ ቤት ማለት ነው ማታ deposit ያስገባ ነው
አመልክተው ነበር ደንበኛችን
አይ አላመለከትኩም ስልክ አታነስም ነበር ማታ እሺ ጉዳዮትን ይንገሩኝ
እንትን ቁጥሩ ዜሮ ዘጠኝ
እሺ
ዘጠና ዘጠና አንድ
ዘጠና
ዘጠና
አስራ አምስት
ስንት አሉኝ
ሀምሳ ዘጠና ሀምሳ አምስት
አንድ ይድገሙልኝ ደንበኛችን
ዜሮ ዘጠኝ ዘጠና አንድ እሺ
ዘጠና ዘጠና አንድ ዘጠና
እሺ
ቆይ እስኪ አንዴ ይቅርታ
እሺ